ሄሎ ሰላም ጤና ቤስት ቤት
ሰላም እንትን በ voucher ብር ተልኮልኝ approve ይፈልጋል አለኝ። ሲያስገባ ኮዱን
approve ስንት ብር ነው?
ሀምሳ ሺህ
እሺ ሀምሳ ሺውን እመልስብሃለሁ።
እ?
ሀምሳ ሺውን አ ወደ ቤስት ቤት account ክ እመልስብ አዎ አዎ ወደ ያደረግክ ፓስፖርት አውጣው። እሺ
አ አስር አስር ነው ማ- ያ- አስር ሺ አስር ሺ እያደረግክ አይደለም ማውጣት ሌላ ነው።
ሰው ሌላ ሰው ነው በ voucher የላክልኝ። እኔ account ቤስት ቤት ለማስገባት ፈልጌ ነበር።
በቃ እስቲ ቤስት ቤት ቁጥር ንገረኝ እስቲ።
ዜሮ ዘጠኝ አስራ አምስት እሺ
አስራ ስድስት እ ዜሮ ስድስት አስራ አንድ
መቼ ነው?
አ አሁን መቼ ነው?
ቅድም አሁን አስር ደቂቃ ማይሞላ
ዲፖዚት መሴጁን ላክልኝ ቢሆንማ ልጁን
እም?
እ፣ ቆይ አንዴ እስቲ አስር ሺ ብር ነው?
ሀምሳ ሺህ ሀምሳ ሺ ብር አ ሴልድ አድርጎ ተመልሷል። እሺ ወደ አካውንቱ አባ።
የዛኛው ልጅ አካውንት አዎ ተመልሷል አዎ አዎ እና ስ- አስር አስር ነው ምል- ምላልኝ ማለት ነው።
እ፣ ወይ ሱቅ በፎጀር ላይ አይ እ?
በ voucher ለምን ታዘዋለህ? ቀጥታ withdrawal አታዘውም እንዴ?
okay በ voucher ወይዘሮ አትዘው፣ ቀጥታ ቀጥታ withdraw እዘዘው።
እሺ እሺ እሺ አባዬ